ሄሎ ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
Ladies boutique ነው
አይደለም አይደለ?
አይደለም።
እሺ
ምን ፈልገሽ ነው?
ዊፕላስ ከዊፕላስ ነበር የደወልኩት።
አ፣ አይ ተሳስተሻል፣ እህ
ተሳስተሻል።
እናንተ ምንድን ነው የምትሰሩት? እኔ expert ሆነ ነው
የኛ የትላልቅ ነው እህ
የሴቶች የሴቶች
አዎ።
Okay። ግን system ኡ ላይ ያገኘሁት ይህን ስለሆነ ነው እንደተመዘገባችሁ ስላሳየኝ ነው።
እ፣ አይ ተሳስተሻል።
እሺ